ይመስለኛል የማስሬድን ግባ እኮ ምን ላድርገው እንትን የሆነ መኪና አሰተን አሰትሸ ነበረ ውሃ ልማት
እሺ ጠዋት ላይ ጠዋት ያናገርኩሽ ነው። ይቅርታ መጥቼ ነበር ቢሮ
ምን ነበረ አይ፣ የለውም አይ።
ለሚያናገሩት እሺ አይ እኔ አድቫንስ አሁን ጠዋ- ጠዋት አናግራት ዋጋ ተነጋግረን ነበርና እነሱ እሺ።
ደግሞ ጎማ ቀይር እናውጣ ነው ያሉት።
እህ፣ እሱ አስራ አምስት ብር ነው የምሰጠህ አለችኝ እና ጎማ መቀየር ብር ሰጡናላችሁ ወይስ እሱን ልጠይቃችሁ ብዬ ነው።
እ፣ እሺ እ፣ ስልክ ልስጠስና ይደውሉላታል።
እሺ text text አያረግም እ፣ አያረግም መስመሩ ሰ- ሰላሳ ዜሮ ዜሮ
ዜሮ ዘጠኝ ሰላሳ ነው።
አ እሺ ዜሮ ዜሮ ሰላሳ ስምንት ሰላሳ አንድ ዜሮ ዘጠኝ ሰላሳ ዜሮ ዜሮ
ሰላሳ ስምንት ሰላሳ አንድ
ሰላሳ ስምንት ሰላሳ አንድ እሺ እሺ እሺ